Hello?
Hello, Hello?
hello, hello,
هولال
hello. Transport ነው እንዴ? ትራንስፖርት አዎ መርሐባ ትራንስፖርት ነው።
አዎ፣ መርሃባ ትራንስፖርት።
አዎ
አዎ፣ ብዙ ደውዬ እምቢ ስላለ ነው አሁን አስተካክዬ ወደ ቆይቼ ነበር። ትምህርት ከ- ከድሬዳዋ ወደ አዲስ አበባ የሚሄደው አለው አዲስ አበባ አልጀመርንም።
እ፣ ከድሬዳዋ ጅጅጋ ምናምን ነው።
አ፣ ከድሬዳዋ ጅጅጋ እና ወደ ወደ ደጋቡር ምናምን ነው።
አዎ
መቼ ይጀምራል? ከድሬዳዋ ወደ አዲስ አበባ።
አ በቅርቡ እንጀምራለን። አሁን ለጊዜው አልጀመርንም።
አይ ቢሮአችሁ የት ነው አሁን?
ፋይናንሱ ጋር ነው። ሰላም አ- ሆቴል አካባቢ።
እ፣ እ፣ ሰላም ሆቴል አካባቢ አ።
እዛ ፋይናንስ የድሮ አዎ አዎ የድሮ
አዎ አዎ ሰላም ሆቴል ብቻ ይሄ እንትና ቤት አይደለም፣ አጠገብ አዎ።
እዛ ፎቁ ላይ ነው። አሁን ሰላም ሆቴል ፎቁ ላይ ነው ወይስ ታዲያ አይ ፊት ለፊቱ ነው ፋይናንሱ ጋር አጠገብ።
ራ- ራሱ አጠገብ? ለምን አዎ።
መ- በእግር ሲመጣ በጣም ያደክማል ብዬ ነው። ቦርሳ ተይዞ ምናምን ችግር ነው እንዳንተ።
አዎ
ስንተኛ ፎቅ ነው ማለት ነው?
ፎቅ ላይ አይደለም ምድር ላይ ነው።
ምድር አዎ ለዚህ ነው እኮ የጠየኩሽ። በምኑ አቅጣጫ ነው እሺ ታዲያ?
ይኸው number one መጨረሻ አለ አይደለ ፋይናንሱ ጋር።
እ- ራሱ ፋይናንስ አገር ውስጥ አዎ ግቢ እዛው ፋይናንስ ጋር ስትደርስ ይታያል መርሐባ የሚል።
መርሃባ የሚል አዎ ማስታወቂያ አይ የመርሃባ እሺ